ሰላም ሰላም፣ ጤና ይስጥልኝ። በስፔስ ስራ ነኝ። እባክዎ ምንድን ነው?
አይ ትናንት ቪዚት አድርጌ ፔንዲንግ ብሎ ነበር እስካሁን አልተነገረም።
እሺ አንዴ ጠብቀኝ። እሺ መስመር ላይ እሺ። አስታውቅ ጤና ይስጥልኝ። በስፔስ hello።
ወይ withdraw አድርጌ የሆነ pending ብሎ እምበለኝ እኮ እሺ እስኪ የቤት ቁጥርህ ንገረኝ።
ሰባ ዘጠኝ እሺ
ሰላሳ ስድስት እሺ
ሰማንያ ዘጠኝ እህ
ሰላሳ ሁለት
እሺ ስንት ብር ነበር?
ሁለት ሺህ
ሁለት ጊዜ ነው ያዘዝከው። ሁለቱም ነው ያልገባው።
አልገባም። አዎ ሁለቱም አዎ።
አንድ ሁለት ሺህ ገብቶልሃል አይደለ? አንዱ እንደገባ ነው የሚያሳየኝ። Hello ወይ አንደኛው እንደገባ ነው የሚያሳየኝ።
አያዋለሁ ቴሌ ብር ላይ እሺ እሺ check አድርገው። አንድ ሺህ ገብቶልሃል መጨረሻ ላይ ያዘዝከው?
እሱ ገብቷል። እ?
እሺ ቆይ ሁለተኛውን ሁለት ሺህ ልልህ ነው። እሺ አዎ ይሄኛው processing ላይ ነው ያለው። በ SantimPay ወደ ቴሌ ብር ነው አይደል የላከው?
ኧረ normal withdraw ላይ አዎ፣ በ SantimPay አዎ፣ በሳንቲም ወደ ቴሌ ብር ነው የላከው። በቃ አሳውቅልሃለሁ። እሺ already ከኛ ወጥቶ እነሱ ጋር process ላይ ነው ያለው። እንትን እንዲልልህ አሳውቅልሃለሁ።
ቅድምም እንደዛ ብላኝ ነበር። ሰጣለች እኮ ለዛ እኮ ነው።
system ትንሽ fail አደረገና manual እያስገቡ ነው ያሉት እና ለዛ ነው late የሆነብህ። እሺ ይገባል።
እሺ።